ጤና ይስጥልን የሲቪል መረጃ ማዕከል በኩት ምንድርዶት
አለን ወደ ሮማንያ ስንት ነው? በል
ከአዲስ አበባ ሮማንያ አ
እሺ፣ አንድ ደቂቃ ይጠብቁ። ሌሎት
እሺ።
መሄጃ ብቻ ነው ወይስ ደርሶ መልስ ነው የፈለጉት?
አይ መሄጃ ብቻ መሄጃ ብቻ። እሺ፣ አንድ ደቂቃ ይጠብቁ። እሺ፣ ቀኑስ መች ነበር መሄድ የፈለጉት?
በዚህ ወር ውስጥ ነበር።
በዚህ ወር specific የሆነ ቀን የለዎትም? በእኛ እንሂሉት በዚህ ሳምንት ውስጥ አድርገን አ
እሺ፣ በዚህ ሳምንት ነው። እሺ፣ ምን ነው ያሉት?
እሺ እሺ፣ አንድ ደቂቃ ይጠብቁ እንጂ አየሁልዎት።
አ
እሺ፣ እያየሁልዎት ነው። እሺ፣ ደንበኛችን አለ።
እሺ ችግር የለውም።
እሺ፣ ደንበኛችን ሄሎ፣ ሄሎ፣ ደንበኛችን ሄሎ፣ ደንበኛችን ሄሎ።
ሄሎ ሄሎ እሺ፣ የ- የሚመጡት የአየር መንገድ አለ ደንበኛችን
አዎ በኢትዮጵያ አየር መንገድ በኢትዮጵያ አየር መንገድ እሺ፣ በኢትዮጵያ አየር መንገድ ከሆነ በኢትዮጵያ አየር መንገድ ዝቅተኛው ዋጋ አ
ሰማንያ ሰባት ሺህ ስምንት መቶ ሰማንያ ሁለት ብር ነው እና ደግሞ አንድ stop ኢስታንቡል ላይ ያለው አስራ ሶስት ሰዓት ሃምሳ የሚፈጅ በረራ ነው። ሰማንያ ስድስት ሺህ ይቅርታ ሰማንያ ሰባት ሺህ ስምንት መቶ ሀያ ሁለት ብር።
እሺ እሺ፣ ሌላ የምንረዳውት ነገር አለ?
አይ የለም በቃ እሺ አመሰግናለሁ እሺ book ማድረግ ወይም ትኬት ማድረግ ከፈለጉ በዚሁ ስልክ መደወል ይችላሉ። እኛም ትኬት እንቆርጣለን።
እሺ ስለደወልን እናመሰግናለን። መልካም ምሽት።
እሺ እሺ እናመሰግናለን